hello ወይ ሰላም ነው?
ሰላም ጤና ይስጥልን Best Bet።
እንዴት አደርሽ? አብሮሽ እሺ ምን ልርዳ?
የሆነ የ betting ውጤት ብትነግሪኝ ብዬ እናት እ
betting ውጤት ብትነግሪኝ ብዬ እሺ።
ቁጥቃሻር ልንገርሽ አዎ ንገረኝ።
አስር ሀምሳ ሰባት
አስር ሀምሳ ሰባት
ዜሮ ሁለት ዜሮ ሁለት አርባ ስምንት
አርባ ስምንት እሺ። እ ወጥቶብሃል? እሺ lost ነው።
ሶስት አዎ ብዙ ጨዋታ ወጥቶብሃል። lost ነው።